ሄሎ
ታረቀኝ።
አቤት አቤት።
እሺ ጃዋር፣ ስንት ደቂቃ እንዲሆን ልፈልገህ ነው?
ምኑ
ታረቀኝ ደውለህ ነበር አይደል? አሁን ጀር ነው ኪሮ ነው?
እ?
ጀር ነው ኪሮን ደቂቃ የምትጠይቀኝ?
አንተ የትኛው ነው እንዲቀነስልህ የፈለግከው?
ለምንድን ነው የሚቀነሰው? ከዚህ በፊት ክሬት እንደተደረገው በሳ በሱ ልክ ነው የሚ- መሆን አለበት።
ደውለህ ነበር አልነበረም? ታረቀኝ ደውዬ ነበርኩ። ያው ሾፕ የእሱን ነን ደቂቃ ይቀነስልኝ ብለህ ነው አይደለ?
እ የእሱን ደቂቃ ይቀነስልኝ ብለህ ነበር አይደል?
አ- አላልኩም፣ እንደዛ አላልኩም፣ በቃ ጥሩ
እንደዛ አይደለም።